ሌላ
ሄሎ፣ ሰላም ጥቅል እንዴት አደርሽ? ሰላም ነው።
መስገን አለ።
እ፣ እንትን ከኮምፒውተር ጋር የሚገናኝ ማሽን አለ?
አዎ አለ።
እሺ፣ እንትን ማለት አሁን ባዝዝ ይደርስልኛል ወይስ?
አይ ትናንት ደውለሽልኝ ነበር መሰለኝ አይደል?
አዎ፣ አዎ፣ ማየ፣ አዎ፣ አዎ።
እኮ መጥተሽ ክፈይ እና ከዛ በኋላ በ- ከአንቺ በፊት የገዙ ብዙ ስላሉ በ order ነው የሚያስተናግዱሽ።
አዎ፣ የሚያፈጥኑልሽም ከሆነ ታናግሪያቸዋለሽ። አስቸኳይ ነው የምፈልገው የምትይ ከሆነ አናግሪያቸው አንቺ ሪሲ